Hello ፍቅር ነኝ።
እሺ ፍቅር ሰላም ነው?
ሰላም እንዴት ነህ?
የሆነ order ነበረኝና የተቀመጠው location እና customer ያለበት የተለያየ ነው።
እሺ ንገረኝ። order ነበረ
ሀምሳ ሶስት ዘጠና አራት ICMC ን ከሮሚ ሰሚት ነበር ICMC ሄደው አሜሪካን ሜዲካል ሴንተር ነው ያሉት አለች።
እሺ ሀምሳ ሶስት ዘጠና አራት customer ያለችበትን አስጠይቀን እሷ ባለችበት pin አድርግልሃለሁ። እሺ እሺ ፍቅር እሺ እሺ አባቴ እሺ